good afternoon ካፒታል ሆቴል ሞናይዘር speaking።
ሰላም ማ እንዴት ዋልሽ?
እግዚአብሔር ይመስገን። እንዴት ዋሉ?
እግዚአብሔር ይመስገን። ሞሮኮ book ለማድረግ ነበረ።
እሺ፣ ስንት ሰዓት ላይ ፈልገው ነው?
ስምንት ሰዓት ላይ ስምንት ሰዓት ላይ። እሺ፣ check ላድርግልዎ። ስንት ሰው ነው?
ሁለት ሰው ሁለት ሰው። እሺ፣ አንዴ መስመር ላይ ይጠብቁኝ። check ላድርግልዎ።
እሺ እሺ
ለምን
እኔ የምልሽ ስምንት ሰዓት ላይ ሁለት ሰው ሞሮኮ ቦታ ይኖርሻል? ስምንት ሰዓት ሊያዝ ሁለት ሰዓት አልመጣችም። ስም ስምንት ሰው ሊያዙ የአራት መስመር ላይ ነው ሰው ጫት። እሺ አዎ፣ እሺ እሺ፣ ይኖራል ሁለት ሰው።
በቃ ያዝልኝ። እሺ ማለት እሺ ስልክ ልውሰድ እናቴ።
ዜሮ ዘጠኝ አስራ ሁለት እሺ አንዴ ጠብቁኝ። አስ- አስራ ሁለት ዘጠና አንድ
ዘጠና አንድ ስልሳ አራት ስልሳ አራት
እም፣ እሺ አንዴ ላስቸግራት።
ስምንት እ- አስራ ሁለት
ዘጠና አንድ ዘጠና አንድ ስልሳ አራት ስልሳ አራት ስልሳ አራት ስልሳ አራት እ፣ ዜሮ ዘጠኝ ዘጠና አንድ ስልሳ አራት ስልሳ አራት ነው። አንድ ዜሮ ዲጂት ጎል ዘጠኝ አስራ ሁለት አስራ ሁለት እሺ PC ው ስላስቸገረኝ ነው ይቅርታ።
ይቅር ይላል።
አስራ ሁለት ዘጠና አንድ ዘጠና አንድ ስልሳ አራት ስልሳ ስልሳ አራት አራት ስልሳ አራት አዎ።
እሺ ስም ማን ልበል?
ህይወት ካል ህይወት እሺ ይዤውለታለሁ ለሁለት ሰው አይደል?
አዎ መጣን።
እሺ ይዣለሁ ስምንት ሰዓት ላይ ሁለት ሰው ሞሮኮ ይዣለሁ።
thank you እሺ